hello አቤት ሰላም ጤና ይስጥልን በረከት
አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደው ነበር
ሞክሬው ነበር መሰለኝ።
እሺ ለአሽከርካሪነት ነው ለተጠቃሚነት ነበር
አሽከርካሪ okay ለአሽከርካሪነት መኪናዎት ኮድ አንድ ወይ ኮድ- ኮድ ሶስት ናት
አዎ ምን ቸገሩ ታዲያ አብ- እ፣ እንትን አላሉት አልተረዱትም አዎ፣ አልተረዳሁትም።
እሺ እ፣ ስልክ ቁጥር ልስጦት ወይም username ልንገሮት ለእኔ ልኩልኛል እኔ active ላድርግሎት
አይ ራሴ active አደርገዋለሁ።
እሺ እንደዛም ከሆነ ይቻላል የሚጠይቁት እ፣ license እንትንም እ፣ አሁን እንለቃለን guideline
እሺ የሚጠይቁት የመጀመሪያው ላይ license ነው የሚያስገቡት። ከዛ በኋላ ደግሞ manage service እና vehicle ምን ይ- የሚል አለ። እኛ ያው የአሽከርካሪ አይደል እርሶ አ፣ አሽከርካሪ ላይ የሚጠይቁትን ያስገባሉ። guideline ኑንም ይመለከታሉ። እ፣ እንለቀዋለን አሁን
እሺ፣ ከ- ቆይቼ ነው የምሞክረው።
በቃ ችግር የለውም ችግር የለውም። እሺ እሺ